ሰላም እንዴት ነሽ?
ጥልኝ እንዴት አረፈዳችሁ?
አለን እግዚአብሔር ይመስገን። ሰላም አለፈሽ? አለን።
እንዴት ነው? ቅዳሜ ዕለት አምጥቼ ማሽኔን ወስጄ ነበር።
እ?
ቅዳሜ ዕለት አመጥቼ ሶፍትዌር እንትን ማሽኔን ወስጄ ነበር አመታዊ።
እሺ አሁን connect ሳደርገው automatic repair እያለኝ ነው PC ው።
ጆኒ ጋር ደወልሽለት?
አዎ እሱ ጋር ደውዬለት እስኪ ቢሮ ላይ አስመዝግቢና ይዘሽው ነው የሚልሽ ከሆነ ይዘሽው ነው ብሎኝ ነው።
አዎ ገቢዎች አስመዝግበሽ ይዘሽው ነው ያለሽ?
እህ በቃ እናንተ ጋር እንድደውል ነው የሚያዘዘኝ። ለምን ሰው የሶፍትዌር ችግር ስለሆነ እ፣ delete ሊያደርግብኝ ስለሚችል ደውዪላቸው ይዘሽው ነው ብሎኝ ስላለኝ ነው።
እኮ ገቢዎች ነው እኛ ጋር አይደለም ችግር የምታስመዘግቢው።
የለውም ገቢዎችማ አስመዘግባለሁ። Already እሺ አስመዘግባለሁ።
እኛ ጋር ይዘሽ ስትመጪ ማሽኑንና ያው ደብተርና system unit ኡን ይዘሽላቸው ትመጫለሽ አይደል?
እሺ ምን ያህል ጊዜ ፎርም ይቆያል?
ያው እንዳለቀ እነሱ ይደውሉልሻል። ምን ያህል አዎ፣ ለምን እንደሚቆይ ያለ ከገባህ በሳምንቱ ነበረ አስመዝግቤ አውጥቼ አሁን እኮ ከማስመዝገብ ከም- ተመልሷል ከማለቴ በፊት contact ላድር ብዬ ነበረ እምቢ ስላለኝ የደወላችሁ።
ገቢዎች አሳውቀሽ ደብተር፣ ማሽን፣ system unit ኡን እ፣ ውክልና አለሽ እንደ አንቺ አዎ አለኝ አያይዣለሁ።
እ፣ ከውልና ማስረጃ አዎ አያይዤ በ- ቅዳሜ ከፋጡማ ነኝ እኮ ማነሽ አንቺ ቃል ነሽ?
ወይ እኔ ቃል አይደለሁም ሰናይት በቃ ነኝ።
ቅዳሜ ዕለት አመጥቼ የወሰድኩኝ ነው።
በቃ እሺ ይዘሽው ነይ። ጆን ይዘሽው ነይ ካለሽ ይዘሽው ነይ በቃ።
እሺ።
እሺ ማይ